Starlink ቴሌቪዥን kuna yenye bakka tunayetu ብዙ መረጃ ልስጦት።
የት የት ሀገር ቪዛ ነው ያላችሁ? የስራ ቪዛ
የስራ ቪዛ የት ሀገር ነው የፈለጉት እርስዎ ደንበኛችን?
ዱባይ።
ዱባይ። ፓስፖርት አሉት?
እ?
አሉት?
ይቅርታ አልሰማሁም።
ፓስፖርት አሉት ደንበኛችን?
ፓስፖርት በመውጣት ላይ ነው ገና ሂደት ላይ ነው።
process ላይ ናቸው።
አዎ እሺ መጀመሪያ ዱባይ ከመሄዳችሁ በፊት ስራ ማግኘት ይኖርቦታል። ከዱባይ እም።
ስራ አግኝተዋል?
አይ
ምን አሉ አላገኘም።
ደንበኛችን?
አላገኘም።
እሺ ስራ የሚያገኙበትን መንገድ ልንገሩት።
እስኪ ደስ ይለኛል።
እሺ website አለ የካናዳን ስለሚለቀቅበት እሱ website ያዙና እ፣ እሱ ላይ apply ማድረግ ይችላሉ።
እ፣ እሺ አንዴ ያዙ።
እሺ ቆይ። እም፣ እና ርቀት ይኖራል? እሺ እሺ ዱባይ
እሺ፣ ዱባይ dot
ዶት ቢ
እ ቢ ቢ ቢ ፎር ቦል ቢ ጂጂ
ቢ ኤ
ጂኤ ነው አ ዋይ ቲ
ዋይቲ ዶት ኮም
ጂጂ ኤ ዋይቲ ነው አይ ቢ አንድ ቢ ብቻ
እ፣ ኤ Y T አ ሌላ ደግሞ dot dot com አ እንደ ተጨማሪ እሺ A E
A E dot dot I N
I N አ D
D አ E E D
OK፣ እሺ ED dot com መጨረሻ ላይ። እሺ ደንበኛችን ተጨማሪ አመሰግናለሁ።
ጥያቄ አሉት?
OK በቃ በዚህ apply ላድርግና ድጋሜ ካሉ እንደውላለን።
እሺ መደወል ይችላሉ። ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።
አመሰግናለሁ።